hello
እንዴት ዋላችሁ?
ሰላም።
ስልክ ተደውሎ እንትን ካ- ስለ cash register ጠየቀ። ከፍላለሁ ብላኝ ነበረ። መምጣቱንም አላውቅም አልኳት። ተመዝግበሃል ብላኝ ስኬት አይደለ?
አዎ አዎ እንደሱ እኮ ብላኝ filter- ነበርና ጠይቅ ብላኝ ነው መረጃ እኮ ጠይቅ።
ገብቶኛል። አሁን ተደውሎልናል ከቢሮ አዎ፣ filter አዎ።
እያደረግን ስለሆነ ነው እ፣ አንተ ጋር ስልኩ ስላለ ነው የተደወለልህ።
እሺ።
ስለዚህ filter እያደረግን ስለሆነ አዎ እንደውልልሃለን።
እሺ። ምንም መረጃ በዛ የለኝም ነው።
ብዬ ነው ባለፈው ደውዬ okay ጥሩ።
መምጣት አዎ፣ አይ፣ አለመምጣቱንም የክፍ- አላውቅም።
የክፍያውንም check የምናደርገው ለዛ ነው።
እሺ፣ እሺ ወንድም እሺ፣ ክፈልም እሺ።
አልተባልኩም ብዬ ነው እኮ።
okay እሺ፣ እ፣ check እናደርጋለን።
እሺ፣ ስልክ already ስላለ እሺ፣ እሺ ወንድም እሺ።